hello አቤት ሰላም ነው?
እግዚአብሔር ይመስገን።
ከ TikTok ነው ያገኘሁትን ቁጥሩ
እሺ
ባንክ ያለበት ም- መኪና አለ Yaris አለ compact
አለ። አዎ
cash እስከ ስንት ነው?
እ፣ ባንክ ራሱ የተመቻቸለት ነው ወይስ የሚመቻችለት ነው የምትፈልገው?
መቻችለት እስከ cash እስከ ስድስት ያለው ማለት ነው።
ኦ፣ cash እስከ አንድ ያስፈልግሃል።
ኦኬ በዛ የለም አዎ በዛ የለም።
አየሽ
እሺ መልካም ቀን።